ሄሎ ጤና ይስጥልኝ ቤስት ቤት
ሄሎ ሄሎ አቤት
ቤትን ከለመጥፈት ነበረ።
እሺ።
password ቢጠይቀኛል ሳስገባ እንዲ ይለኛል።
Okay password ን ስታስገባ አንድ capital letter አንድ small letter አንድ ደግሞ special character ከዛ ቁጥሮች አድርገሃል Okay አላረኩም። እኔ ቁጥር አዎ።
ብቻ ነበረ።
እንደዛ አድርግና አጠቃላይ ስምንት እና ከዛ በላይ መሆን አለባቸው Okay ከ capital letter ጋር ቀያይጬ አ capital letter special character እቺም ወይ መሰላል ምልክቷን ወይ ሌላም የፈለግከውን ማድረግ ትችላለህ ቁጥሮች አድርገ እ፣ አጠቃላይ ስምንት እና ከዛ በላይ መሆን አለባቸው እሺ